ጤና ይስጥልን ይህ ስሬት ረዲስ ነው የምንደርሰው
ጤና ይስጥልን። ሰላም ነው sister?
ሰላም ነው
አለን አለን ደህና ነን። እ ብር ልኬ አልገባልኝም ወደ እንትኑ ከ account እሺ ላክ deposit ስታደርግ የደረሰክ text አለ አይደለ
አዎ እሱን text ቴሌግራም ላይ ላክልን
ቴሌግራም
አዎ ቴሌግራም አልጠቀምም የለኝም። ይቅርታ ጋር በሌላ ስልክ መላክ ከቻልክ በሱ ላክልን እ deposit text ኡ ድ- ግዴታ ያስፈልጋል እ
ዲፖዚት ቴክስቱ ግዴታ ያስፈልጋል
ምኑን
deposit ስታደርግ የደረሰክ text ግዴታ ያስፈልጋል
ያለ- የደረሰኝ ምን message ኡ message ኡ ግዴታ ያስፈልጋል
OK ሌላ አማራጭ የለም።
እ አይ የለም ሌላ አማራጭ የለም።
የለም
ኦኬ ኦኬ